Sino? Sino?
Hello, Samog.
Samad.
ቤት ቤት ነው። ምን ነበር?
አንተን ትላንትና የተደ- እንትን የተሞላ ፕሮግራም ነበር። አዲስ ኤጀንት ነበርክ ትላንትና።
ምን ያልከኝ?
አዲስ ኤጀንት ነበርክ ትላንትና። ፕሮግራሙ ተስተካክሎ ነበርና የኬኖ እሺ፣ በቲቪ አለ
በምን በቲቪው እንትኑ አለ እና display እሺ።
screen ልክ አይደለም መሰለኝ። screen ኑ ደግሞ ከኢ cashier ኬኖ ያመጣል።
እሺ፣ AnyDesk ላክልን እስኪ።
ተከፍቶ አልመጣም። አንድ ላይ ፕሮግራሙ አንድ ላይ አልመጣም። የ cashier በዚህ ኮምፒውተር ያመጣ ነበረ። ኮምፒውተር ላይ ያመጣለኝ እሺ፣ ቲቪ ላይ ግን ይታያል፣ ኬኖ ይታያል ቲቪው ላይ።
ኬኖ ይታያል።
እሺ፣ አሁን cashier ላይ ነው ያልመጣው። የ cashier አንተ ልክ አይለኝም። እዚህ ጋር ስነካው ራሱ ሚኒማይዝ ሚኒማይዝ የተደረገው የለም በሱ ስነካው እሺ አይለኝም። እና ሲከፍተው መምጣት ነበረበት አይደለ? ግን እኔ እንትን ያልኩት ስክሪን ያስተካከልኩት እንጂ ራሱ አል- አልተስተካከለም። ትናንትና አንዱ አይ ሲያስተማ እንደ- እንትን አስተካክሎት ነበረ።
እሺ፣ ኤኒ ዴስክ ስምን አላስኩትም ግን ድርሻዬ እሺ፣ ደርሽ እንትን ኤኒ ዴስክ ላክልን። እሺ፣ ዲስኩን ላፕቶፕ ቴሌግራም ላይ ኤኒ ዴስክ ላክልን።
ኮሚቴ ላይ ሻይ ላይ አላለኝ ምንም ማ- ማ- መግቢያም የለውም። ፎም ላይ ምንም የመጣ ነገር የለውም።
እንዴት እናድርገው ታዲያ? ኤኒ ዴስክ ውስጥ ኤኒ ዴስክን አታውቀውም?
እኔ ዲስኩን አውቀዋለሁ፣ ግን ሙሉ ሙሉ አጥቼ ላብራውና ኮምፒውተሩን ተደበለ ኦኬ እዛ እንትኑ ላይ ላፕቶ ዴስክቶፕ ኮምፒውተር ላይ የለም።
ነው ማለት ኮምፒውተር ላይ አዎ፣ የለም ነገር ዲስፕሌይ አይወጣም።
አይ የለም። ሆም ላይ ያሉት እንዳለ እንትን ያሉ እንጂ ክሊክ ባረጋቸው ራሱ ከስር ባሉት የሚመዝበዘ ከላይ ያለችውን አንድና ሁለትን ስትነካት አያመጣም።
ከላይ ባለት ምን ቁጥር ነው?
ከላይ እንትኑ ጋር ያለው
ቁጥር ቁጥር ነው።
እሺ፣ እስኪ ምናልባት እስኪ setting ውስጥ ግባና
setting ም ስነካው እሺ አይለኝም። ያው አይገባም። setting setting double እስኪ ፎቶ አንስተው ቴሌግራም ላይ ላክልኝ።
እሺ እኮ ገባ